hello ጤና ይስጥልን ChipChip።
ጤና ይስጥልኝ ውዴ፣ እንዴት አቶ ነበር?
ይስጥልን እግዚአብሔር ይመስገን።
ድንች እንትን expired አድርጎብን ነበር እና
fail አድርጎ ነው fail አድርገው
እሺ፣ refund አ-
ደግመን ልናዝ ፈልገን
እሺ፣ መች ነበር fail ያደረገው? ትናንትና ነው።
አ፣ ትላንትና
እሺ፣ ዛሬ refund እናደርጋለን። ትንሽ ይታገሱን።
እሺ እኔ እሺ፣ እሺ፣ እናመሰግናለን። መልካም ቀን።
ወደ- እሺ